ጥናት ላይ አምቡላንስ አገልግሎት ፈልገን ነበር።
የት አካባቢ?
ከራስ ደስታ ወደ ኢትዮ ጠቢብ።
ከራስ ደስታ ወደ ኢትዮ ጠቢብ አዎ ተደዋውላችሁ ነበረ? ራስ ደስታ
አዎ አሜን ኢትዮ ጠቢብ ተቀብሏችኋል?
አዎ አዎ።
የ patient ኡን ስም ማን ልበል።
አብደል አዚዝ መሐመድ።
አብድል ሀዚዝ።
አዎ አብደል አዚዝ መሐመድ ጀማል።
እሺ ህመሙን ምን ነበር?
የልብ ችግር
በ- ባለሙያ ማግኘት እችላለሁ?
ባለሙያ ከእናንተ አይሆንም?
no no አይ እ፣ ስለ አሁን ታማሚው ስላሉበት case ለመጠየቅ ነበረ። እሺ cardiac case ነው አላችሁኝ። ስለዚህ መጀመሪያ እ፣ ኢትዮ ጠቢብ ልደውልና መቀበላችሁን ካረጋገጥኩኝ በኋላ እናንተ ጋር ደውላችኋለሁ።
አዎ፣ እኔ እ፣ ቤተሰብ ነኝ እ፣ ታማሚ።
እሺ እሺ። ስለዚህ ኢትዮ ጠቢብ ልደውልና ከራስ ደስታ የሚመጣ patient ተቀብላችኋለሁ ብዬ ላረጋግጥ እሺ፣ መቀበላችሁን አረጋግጥ።
መልክ እሺ፣ ደውል።
አረጋግጥ። እሺ።
መልካም እሺ እሺ።